ዝግት አለ switch off ይላል። ይሄ ልጅ ማን ነበረ? እናት ላይ የለም hello
አቤት ማቲያስ እንዴት ነህ?
አለ ሰላም ነው።
አለሁ አለሁ። ከቢሮ ነው የምደውልልህ።
አይ ማየት አይደለሁም ደሳለው ነው የሚባለው።
እ
ማን ብለሽ ደውለሽ ነው?
እሺ ቆይ እዮ ሄድከው አንተ ነህ አይደል?
እ?
ቸርችል ሄድከው አንተ ነህ።
ምን ያልኩት?
እ፣ ቸርችል ዕቃ የወሰድከው አንተ ነህ አይደል? ዛሬ
ኧረ እኔ አይደለሁም።
እ
አሁን እንደዛ አልሰራ ምን አትሰራም?
የእሱ ነው ብሎ አዎ የእሱ ብሎ የእሱ ነው ብለሽ ብሎ ነው እንደ ሰጠሽ እ
የእሱ ነው ብለ- የእሱ ነው ብለ- የኔ ነው ብሎ ነው ወይ የሰጠሽ? እኔ አይደለሁም።
አዎ። እሺ እሺ ተው እሺ።